ጤና ይስጥልኝ deposit አድርጌ በሳንቲም ሁለት መቶ ብር እሺ
አየር ላይ እንትን ልኮልኛል። ከሲቢ ነው ብር ነው ያደረኩትኝና እሺ ID number ልኮልኛል፣ ግን ብሩ አልገባም።
message ልኮልሻል?
message ልኮልኛል፣ ሲቢ ብር ልኮልኛል።
አዎ እሺ። እሱን ሲቢ ብር የላከልሽን message ቴሌግራም ላይ ላኪልን። ለቻፓን ላ- እናሳውቃችኋለን።
ለቻፕ አይደለም ሳንቲም ፔ ነው።
ሳንቲም ፔ በሲቢ ብር አዎ እሺ ላኪልን፣ ችግር የለውም።
ልክ ይላችኋለሁ ለልጆቹ። አሁን ከዛ በኋላ ሀምሳ ብር ላኩኝ፣ መቶ ሀምሳ ብር ላኩኝ በቻፓ ሞ- ሞላልኝ።
እሺ ምን ላይ ነው ምን ላይ ነው የላክሽልን?
ቴሌግራም ቤት ቤት support የሚለው ነው።
አይደለም በዚህ ላኪልን። ይኸውልሽ ዜሮ ዘጠኝ ዜሮ ሶስት በሚለው እሺ ሰ- ንገሪኝ።
ዜሮ ዘጠኝ ዜሮ ሶስት እ አርባ አራት እ ሰላሳ ሰባት አርባ ሰባት አርባ አራት ሰላሳ ሰባት አርባ ሰባት አዎ አርባ አራት ሰላሳ ሰባት አርባ ሰባት ዜሮ ሶስት ቤት ነው። እሺ አሰቃያችሁ አሰቃያችሁ።
አዎ እሺ፣ በሱ ነው የምትልኪልን። እሺ ስላልገባ ነው እኮ አርባ አራት ሰላሳ message ኡን ዜሮ- ሰላሳ ሰባት አርባ ሰባት እሺ እሺ ዜሮ ስ- አዎ እሺ፣ በቃ ላኪልን እዛ